መሰረት ነው የምልታዘዝ
ሜሲ አስራ ሶስት አርባ ዘጠኝ ሰመረ አስራ ሶስት አርባ ዘጠኝ ምን ሆነብህ ሰመረ?
አይ ከአስተማሪዋ ጋር ደውዬ አንድ ምግብ ነው ለምግብ አለችኝ። አንድ ምግብ ነው አልኳት። ሁለት ነው ያዘዝኩትና ሌላም ዶር ነው ለኛ ትችላለች አይ በእኔ
ሰመረ ወይ አይሰማም አይሰማም ምን አልከኝ እኮ ይሰማኛል አይደለም ይሰማኛል ሌላ ምን ትንሽ ቆይቻ ያለው አንድ ድራይቨር አንድ ድራይቨር ይዞልኝ ይምጣ እያለች ነው። ሁለት ድራይቨር ከሚመላለስ እያለች ነው። አስተማሯ ቆይ ደውታ ሰመረ ሁለቱም ምግብ ጠብቀኝ አንድ ላይ እሺ፣ አንድ ድራይቨር ይዞ- እኮ ይኸውልህ አይ ነው ሰመረ ሌላ ድራይቨር ከያዘው ያኛውን ማለት ነው
እኮ ወይ ሌላ ድራይቨሩን ትነግሪኛለሽ ወይ እኔ አድርሳለሁ ወይ እሱ ያደርስለታል። ሌላ ቆይ እኮ አይደለም ጠብቀኛ እኮ ሰመረ ሌላ እሺ።
ኦርደር እንዳላቸው ይቀርብ እሺ
ሰመረ
ወይ ሰመረ ሌላ አቤት፣ አቤት።
ድራይቨር ይዞታል እሺ
እኮ ሌላ ድራይቨር ይዞታ እኔ ዝም ብዬ አዎ።
ከመሄድ አሁን ድራይቨ- ድራይቨሩ ማሳወቃችሁ ለምን ትሄዳለህ እሱ ምን አልሽኝ?
ምን ምን ያሳውቀው ሰመረ ኖ አይደለም ድራይቨሩ ምን እንደሆነ ማወቅ አልችልም ወይ አንድ ድራይቨር እንደሄድ እንደሄድላት ሆኔ አናግሯትና የትኛው ድራይቨር ወይ ተይው ተይው ወይ እኔ ሌላ ኤሪያል ማናጀር ጋር ደው ፎታል በምላክ
ኖ አይደለ እኔ ጋር እኮ እንዲህ ጋር ምናምን እኮ አይደል እኮ ድራይቨሩ ማን እንደሆነ ትነግሪኛለሽ እሺ ምን በአምላክ ነው በአምላክ ነው ያዘው
እሺ እሺ በአምላክ እሺ።
እሺ በአምላክ